ጤና ይስጥልኝ የጥሪ ማዕከል ሰላም ጤና ይስጥልኝ።
አብሮ ስትልን ይቅርታ ለቱርክ flight ለመጠየቅ ነበር።
እሺ ለመቼ አን- እ፣ November አካባቢ
November እርግጠኛውን እንትን አላልኩም። just price ኡን ለማወቅ ነበር።
OK November አንድን በለው እንበለው እስኪ እሺ መመለሻ ለመቼ ከምን ያህል ጊዜ ከሳምንት ይሆናል?
በኋላ ከሳምንት በኋላ ከሳምንት በኋላ እም።
ለስንት ሰው ነው የፈለጉት አንድ
እሺ ቅናሽ ያለው በኤምሬትስ ነው እሺ
ሰባ ሺ ዘጠኝ መቶ ሀያ አንድ ብር ስንት ነው?
ሰባ ሺ ዘጠኝ መቶ ሀያ አንድ ብር የኳታሩስ ይታያል እ፣ ተ- ማለት በእንትን ማለት ነው እ፣ ትራንዚት እኮ እሺ ትራንዚት በዛን ቀን ኤምሬትስ እና Egypt Air ነው ያለው እሺ ከዛ ቀኑን መቼ- ቀይሬ check ላርግ አንዱ ለቀን
ምን አልከኝ?
ቀኑን ቀይሬ check ላርግ ብሎት አዎ አዎ ደግሜ የለውም አይ ነው እዚህ ችግር ነው እሺ
በሁለት ሄዶ በዘጠኝ actually በሁለት ሄዶ በዘጠኝ በ Egypt Air ይቀንሳል ሀያ ስምንት ሺ አራት መቶ ሰባ ሶስት ብር OK ግብጽ ገብተህ ከ- ከግብጽ ማለት ነው አይደል?
አዎ
መቼ ያልከኝ ቀኑ?
ቀኑ በሁለት ሄዶ በዘጠኝ በሳምንቱ OK በሁለት ሄዶ በዘጠኝ አዎ ወይ ደግሞ በ Turkish Air 39095 ብር direct flight ማለት ነው።
OK አይ transit ኡ transit ለሁለት ሰዓት ምናምን ቢሆን ነው አንተ ነው እ እዛ ላይ ሁለት ሰዓት ምናምን ቢሆን ነው ይቅርታ አይደል?
የትኛው የ Egypt Air ኡ?
የ Egypt ኡ፣ አዎ።
እሺ፣